አሉ ባባ ጠናስተን ናይደስተለን እንደት ያላችሁ?
እግዚአብሔር ይመስገን። አባት
አለም ኦባ ፈልገን ነበር። አይሱዙ
አይሱዙ ፒካፕ አለን።
አሎ
አይሱዙ ፒካፕ አለን። አባት
አይሱዙ
አይሱዙ ፒካፕ አለን።
ምን አልሽኝ? እናት ሄሎ ይሰማል አይሰማትም? አባት ይሰማል። አይሱዙ አይሱዙ ኦባን አይሱዙ ፈልገን ነበር።
እኮ አይሱዙ በፒካፕ ነው ያለን።
አይዩትራ
ፒካፕ
ፒካፕ ላይ ያለ በጭነት የላችሁም?
አዎ፣ አ- በፒካፕ አለን። አይሱዙ
በጭነት አይሱዙ ጭነት ጭነት መፈለግ
በቃ ሰሞኑን ይገባል ወይ ሰሞኑን ይደውሉልን።